ቤስት ቤት
አሎ፣ አቤት።
ቤስት ቤት ነው የምንወዳ።
ባስቢት ነው እኮ
ሰላም
አስራ ሁለት ሺህ ስድስት መቶ
እሺ፣
የኔ account ያልገባም ምን ነው deposit ነው
ያ ባስቢት
deposit ነው withdraw
ደሞ withdraw Withdraw። እሺ፣ አሁን የደወልክበት ቁጥር ነው የቤስት ቤት ስልክ ቁጥር።
ይሄ ቁጥር ነው እኮ እሺ፣ መቼ ነበር ያደረከው?
ማታ ሰባት ሰዓት
ማታ።
ሰባት ሰዓት እሺ፣ check እያደረኩ ነው። መስመር ላይ ጠብቀኝ።
nin xaafada iyo iyo sii damaano qaatay ይሩ እሺ፣ ገብቶልሃል አሁን? እሺ፣
እሺ፣ አመሰግናለሁ። በአሁኑ እሺ፣ ችግር የለም። መልካም ቀን።